የሚገኝ ነው።
ይሄ ነው እባክህ እርዳት፣ ይሰማኛል
ሰላም ነው።
ይሰማኛል። በእኛችን ይቀጥል ነው።
እሺ እንትን ድራፍት ድራፍት መጣን በዛ ነበር ሁኔታ ለማድረግ ነው የሄድነው። እኛ ምን በጣም አለች? ምን አለች?
ሆነ ድራፍት ምን አለች?
ፈልገን በቃ ድራፍት- ድራፍት ድራፍት ነው የፈለጉት?
አዎ በ- draft ማለት ነው።
እህ። የት አካባቢ ነው ያሉት?
ካራቆሬ ካራቆሬ
እህ፣ እሺ አሁን ምንድነው ማድረግ ያለበት? ካሳንችስ እህ፣ ሰፈር ሆኖ ወደ አድዋ ድልድይ መሄጃ ቀላል trading የሚል አለ እና እዛ ሄዶ ነው እህ፣ የሚያገኙት።
ካሳንቺስ
እም፣ አዎ ሰፈሩ ካሳንችስ ወደ አድዋ ድልድይ መሄጃ ቀላል trading የሚል አለ።
ቃላት ቃላት trading ቀላል trading የሚል አለ እና በጊዜያዊነት መፍትሄ ያው እዛ ሄዶ ነው የሚያገኙት።
እሺ
ግልጽ ነው። ሌላ የምረዱት ነገር አለ?
ሌላ ምንም የለም። ግን ያው ሳምንት ይሆናል በቃ draft draft በ draft እየገዛ customer ኦቻችን እየተማረሩ እንትን እያልን በቃ እየሰራ ነው ያለ ማለት ነው እና ይሄ
እ፣ አዎ ያው ይቅርታ ደንበኛችን ለተፈጠረው ነገር ያው እ፣ ያለውን መፍትሄ ግን እ፣ እንደዛ ነው።
እሺ ካሳንቺስ አድዋ ድልድይ ምኑ ጋር ነበር?
ለአድዋ ድልድይ መሄጃ ቃል አፕ trading የሚባል
ቃላት ቃል አፕ trading store ነው።
በዋና ዋጋ እናገኛለን።
እ፣ ዋ- ምን አለ?
በዋና ዋጋ ነው ወይ በእኛ በም ሌላ ጊዜ ድርጅቱ በሚሰጠን ዋጋ ነው?
አዎ በዛ ነው።
እሺ እም፣ ስለደወሉ እናመሰግናለን። ስለ መስተንግዶ ያሉትን ሀሳብ አስተያየት አሁን ከሚሰሙ ድምጽ በኋላ አስቀምጡ። መልካም ጊዜ
እሺ